hello ሰላም ነው?
እግዚአብሔር ይመስገን።
እግዚአብሔር ይመስገን ሁሉ ሰላም። እ, የሆነ መረጃ ለመጠየቅ ነበር።
እሺ፣
እ፣ ሱቅ ሆሳና ለመክፈት
እሺ። ሆሳና ነው።
አ hello
ስልኮትን ይንገረኝ። እሺ፣
ዜሮ ዘጠኝ አስራ ስድስት
ዜሮ ዘጠኝ አስራ ስድስት ሰማንያ ሶስት ሰማንያ ስድስት ሰማንያ ሶስት ሰማንያ ስድስት
ዜሮ ሁለት ዜሮ ሁለት
አ የደወልኩበት ይሄ ስልክ
እሺ፣ ይደወልሎታል። ይጠብቁ።